hello hello ሰላም ጤና ይስጥልኝ።
ጤና ይስጥልን። ሰላም ነው?
አላህ እግዚአብሔር ይመስገን።
እስኪ ቴክኖሎጂ አዎ እ፣ እንትን ማሽናችን Z report ስናወጣ ማለት ነው hide እያደረገብን ነው። እንዴት ነው ማስተካከል የምንችለው?
Z report ስናወጣ አዎ።
ምን እያለብን ነው?
hide እያደረገብን ነው። ለምሳሌ እ፣ እኛ invoice ጋር ያለውና summary ጋር summary ው ጋር ሲወጣ እኩል አይደለም፣ difference አለው። summary ው ያንሳል ማለት ነው።
Okay Z report ኡና summary ው balance ሊያደርግልሽ አልቻለም።
አዎ ሊያደርግልኝ አልቻለም። invoice ኣችን በለጠ፣ እኛ ጋር ያለው invoice ኣችን በለጠ፣ summary ያችን ደግሞ አነሰ።
እሺ ስልክ ልስጥሽ እሺ እሺ፣ ስጪ።
support እንዲያደርግሽ ማለት የሶፍትዌር ባለሙያ ነው ስለዚህ እም።
ማለት ነው።
እሺ እሺ ዜሮ ዘጠኝ
ዜሮ ዘጠኝ ስልክ ያጅልኝ ዳግሻ። እሺ ዜሮ ዘጠኝ ሀያ አንድ ሀያ አንድ ስልሳ አንድ ስልሳ አንድ ሰማንያ ሶስት ሰማንያ ሶስት አስራ ስድስት እሺ እናቴ፣ እሺ አመሰግናለሁ።
እና ደግሞ አስራ ዜሮ ዘጠኝ
እሺ ድጋሚ ያዥ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አሁንም ዜሮ ሶስት ዜሮ ሶስት ሀያ ስምንት ሰማንያ ሁለት ሀያ ስምንት ሰማንያ ሁለት አዎ አሁን ልደውል ወይስ ምሳ ይወጣል?
ደውዪላቸው አሁን ሁለቱም።
እሺ እሺ እሺ እሺ